hello hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
Flintstone Homes ነበር። አሁን ደውለው ነበረ ሰማንያን ሰማንያ ስምንት ላይ
okay እሺ
እ፣ ምን ልርዳዎት? ሰማንያን ሰማንያ ስምንት ላይ አንድ ስልኮትን አግኝቼ ነው መረጃዎች የደወልኩት።
ፈልጌ ነበረ።
ምን አሉኝ? hello
hello
ወይ hello፣ አሁን ይሰማል?
እሺ hello?
አሁን ይሰማላ?
እሺ፣ earphone አዎ።
አድርጌ ነበር። እሺ okay፣ ይቅርታ በጣም።
እሺ፣ እ፣ መረጃ ፈልጌ ነበር ስለ Flintstone Home እሺ፣ ይቻላል። አክሲዮን ነው ወይስ?
የአክሲዮኑ ማለት ነው።
እሺ፣ አክሲዮን ከሆነ የአንድ አክሲዮን ዋጋ ሰባት መቶ ሀምሳ ብር ነው።
እሺ ትንሹ አክሲዮን መግዛት የሚችሉት መቶ አክሲዮን ነው። ያ ማለት ከሰባ አምስት ሺህ ብር ጀምሮ እስከ ሁለት ሚሊዮን ድረስ መግዛት ይችላሉ። ትንሹ አክሲዮን ሁለት መግዛት ሚሊዮን።
የሚችሉት አዎ መቶ አክሲዮን እና አራት ሺህ አክሲዮን ነው። መቶ አክሲዮን ሲሆን ሰባ አምስት ሺህ ይሆናል። አራት ሺህ አክሲዮን ሲሆን ደግሞ ሁለት ሚሊዮን ይሆናል ማለት ነው።
ኦኬ ከ- በዛ ሬንጅ ውስጥ መግዛት ይችላሉ።
okay። ክፍያው አንዴ ነው የሚፈጸመው?
አነዋይ እንደ አ- አንዴ ሳይሆን በየ term ኡ መክፈል ይችላሉ። እንደ አቅሞት መሰረት ነው የሚሆነው።
okay እ፣ ማለት አሁን ለምሳሌ የአንድ ሚሊዮን አክሲዮን ብገዛ በሶስት ወር በስድስት ወር ምናምን መክፈል እችላለሁ?
አዎ አዎ እንደዛ በ term መክፈል ይችላሉ።
okay ምንድን ነው benefit ኡ የአክሲዮኑ benefit ፍሊንትስቶን ሆም ለሚገዛ የተከፋፋይ ሰው? እሱ ከተመዘገቡ አንድ ጀምሮ የትርፍ ተካፋይ ይሆናል። ሌላ benefit ኡ ደግሞ ከድርጅቱ የሪል ስቴት ድርጅት ስለሆነ ወደ ቤት ማስቀየር ይችላሉ።
okay ይሄ የአክሲዮን ብር ወደ ቤት መቀየር ይቻላል?
አ አ እዛው እየተቆጠበሎት እ፣ የትርፍ ክፍፍሉ ላይ ወደ እ።
ቤት ማስቀየር ይቻላል ማለት ነው።
አ፣ ኦኬ እንደዛም ይቻላል። የት አካባቢ ነው ያሉት? detail ኡ መረጃ የሽያጭ አማካሪዎች እንዲያስረዱት ወደ office ቢመጡ አሪፍ ነው።
አሁን እ፣ ወደ ፊጋ አካባቢ okay እ፣ ሶስት ቢሮዎች አሉን እኛ ቦሌ፣ ገርጂ እና ልደታ አለን office። መምጣት ይችላሉ ወደ office ወይስ?
ቦሌ፣ ገርጂና ልደታ።
አ
እሺ ገርጂ ምኑ ጋር ነው ያለው?
ገርጂ ኮሬ ሆስፒታልን አወቁት።
አ ኮሬ ሆስፒታል ወደ ቦሌ ሆምስ የምታስወጣ አስፓልት አለች አይደለ? ወደ ቦሌ አፓርታማ አለቻ አ እሱ ጋርማ አለ። ፍሊንትስቶን የሚል ነጭ ህንጻ አለ። እዛ ቢመጡ detail ኡ መረጃ ያስረዱታል። ምናልባት ደግሞ እርስዎ የማይመቾት ከሆነ የሽያጭ አማካሪዎች ወጥተው መረጃ ይሰጣሉ። ብሮሸርም ስላለ ሙሉ ስለ ፍሊንትስቶን ሆምስ ያለው background በአመት ስንት እንደሚያተርፍ detail ኡም brochure አለ። እሱንም ወይ ደግሞ እርስዎ የማይመቾት ከሆነ መጥተው እንዲሰጡት ማድረግ ይቻላል።
okay maybe ከተመቸሽ ቴሌግራም ላይ ትልክልኛለሽ?
እ፣ እነሱ ወይ እንዲልክሎት አደርጋለሁኝ።
ደስ ይለኛል።
እሺ እሺ። ስሞትን ማን ልበል።
ሱራፌል
እሺ። ምን ላይ ነበር ማስታወቂያችን የሰሙት?
ሬዲዮ ላይ ሬዲዮ ላይ። እሺ እሺ እሺ። ታዲያ ወደ office አችን መቼ ይመጣሉ?
እ፣ እርግጠኛ አይደለም ልሞክር።
እሺ እሺ።
እሺ